እናቴ ስትወልደኝ መች አማከረችኝ ፊት ጉዴን ትታ ደግማ አሟለችኝ እናቴ ስትወልደኝ መች አማከረችኝ የፊት ጉድን ትታ ደግማ ማለች ሳኩኝ በልጅነት አለቀስኩ አድጌ የትላንቱ ለጋ ዛሬ ግን ጠሁ እናቴ ስትወልደኝ መች አማከረችኝ የፊት ጉድን ትታ ደግማ ማለችኝ በምጥ መጠባባ እምዬ ስትወልደኝ ማስተማሯ ኖሯል ኑሮ እንደሚጨንቀኝ እናቴ ስትወልደኝ መች አማከረችኝ የፊት ጉድን ትታ ደግማ ሟለች ሳኩኝ በልጅነት አለቀስኩ አድጌ የትላንቱ ለጋ ዛሬ ግን ጠብ አልፎ ልጅነቴ ጎፍራነት የነጠው ጥረግረ ብላሉ ተሰብስበው የለም ሕያውነት ዘላለም መደሰት ከሞት ተከልሎ እንዳማሩ መቅረት እናቴ ስትወልደኝ መች አማከረችኝ የፊት ጉድን ትታ ደግማ አማረች ሳኩኝ በልጅነት አለቀስኩ አድጌ የትላንቱ ለጋ ዛሬ ግን ጠብ ዓለምን ለማየት ትላንትና ሞቶ ዛሬ ሆኖ መሄድ በሳጥን ተከቶ የዓለም መሻዳሪ ኃላፊ ሲነጋ ሳያውቀው ይሸኛል በተኛበት አልጋ እናቴ ስትወልደኝ መች አማከረችኝ የፊት ጉድን ትታ ደግማ ሟለች ሳኩኝ በልጅነት አለቀስኩ አድጌ የትላንቱ ለጋ ዛሬ ግን ጠብ የትላንቱ ለጋ ዛሬ ግን ጠብ የትላንቱ ለጋ ዛሬ ግን ጠውልቄ